hello ጤና ይስጥልን ጤና ይስጥልን ከ Best Bet ነው የምደውልልህ አምስት ሺህ ብር deposit አድርገህ አልገባልህም ነበር አይደለ ገብቷል check አድርገው እሺ እሺ አሁን check አድርገው
ሌላም አድርጌው ነበር እኮ እኔ ያልኩህ መጀመሪያ ላይ አልገባልኝም ስላልከው ነው በአስር በአስር ያስገባኸው ማለት ነው ስለ እሱኛው ነው ገብቶልሃል እያልኩ ያለሁት ዛሬም አይ ዛሬም አስገብቼው እንደዚሁ አልገባልኝም ታውቂያለሽ የዛሬው ካልገባ message ላክልኝ እኔ ከዚህ በፊት ልካልኝ አሳውቀው በቴሌግራም?
ስለነበረ አዎ አሁን የደወልኩልክ ለማለት የፈለግኩት በአስር deposit ስላረካው ብር ነው
አዎ አሁን ዛሬ ስላረኩት ወደ ሀያ ምናምን ሺህ ዛሬ ነው ዛሬም ያረኩት እሺ ችግር የለውም ዛሬ ያል- ያረከው ያልገባልን ከላክ እናሳውቃለን አሁን እኔ ማውራክ ስለ አስር ነው በቀን አስር እሺ።
ስላደረግኩ አምስት ሺህ ነው ስለዚህ እሱ ገብቶልሃል check አድርገው
እሺ እሺ የዛሬው ግን እናሳውቅልሃለን ችግር የለውም ይገባል እሱ እሺ እሺ እናመሰግናለን